hello ሰላም ጤና ይስጥልን።
አብሮ ስጥልን።
ማሂ ከችፕ ነበር የምንደውሉት።
እሺ ሽንኩርት አዘውን ነበር small size እና ዛሬ ስላልተረከቡ ነገ እናምጣሉት። ነገ መረከብ ይችላሉ።
ዛሬ
ነገ መረ- ተልቆ እኮ ነገ መረከብ ይችላሉ። ነገ እናምጣሉት። አዎ ዛሬ አልወጣም።
okay በቃ እሺ ነገ ይምጣሉት።
እሺ ሎኬሽኑ የት ነው? ይቅርታ
እ፣ ቆይ በስተገብቼ ነው ያዝኩት። ፍሬተር ለፍሬተር አይደል ማርሊ ደውልሽ? እኔ ፍሬተር አይደለሁም ልደት በሚል ነው ፍሬት የተደረገው።
ማሂ ማሂ በሚል ነው ክሬት የተደረገ።
አይ አይ እኔ ፍሬት አላደረኩም። ጆይን ያደረኩላት ልጅ ግን አለች ልደት ትባላለች።
ኦኬ ስሞል ሳይዝ ወይ- ሽንኩርት ነው ያዘዙት።
አዎ እንደዛ ነው ያዘዘችው።
እም፣
እኔ ጆይን አድርጌላት ነው እሷ ነው ያዘዘላት እና እሷ ደግሞ ወደ ላምፖ ምናምን ነገር
ኦኬ ማነች? ግሩፕ ውስጥ አለች አይደለ? ማነው ስሟ?
ልደት ልደት ልደት እ፣ እኔ ነኝ ግሩፕ ውስጥ የገባው እሷን አስተይተዋል። ልደት ደህና ያደረገች
እሺ፣ ትናንትና ማለት ነው።
ይቅርታ መስመጠቀቁ ቼክ ላርግና እንደውላት ለሷ
በቃ
በግሩፕ ነበር ያዘዙት።
አዎ
okay።
በአምስት ቀን የሚደርስ ምናምን ነገር ነበር ያለችው። ነገር- ትናንትና ነው ያለችው። ነገር ይቅርታ አለ
okay ይቅርታ በጣም እሷን ደውላ እንድታሳውቀን ማድረግ ይችላሉ እርስዎ? እዚህ ጋር ምንም ማግኘት አልቻልኩም እሷን
የአምስት ቀኑ ላይ ነው ያዘችው።
እኮ ገብቼ በእርሱ እ።
ቁጥር ገብቼ ሰርታት ምንም እየወጣ አይደለም።
እሺ ወይ እሷ እና ትበል።
አዎ እሷ እንድትደውልልን ማድረግ ከቻሉ ይቅርታ። እሺ እሺ